ሄሎ ሰላም ነው? ሄሎ ሄሎ ይሰማኛል? ሄሎ ሄሎ ሰላም ይሰማኛል?
ነው?
ደንበኛችን እንትን ቴሌግራም ላይ እኮ አሁን ልኬልሽ ነበር pending ያለ ሂሳብ እሺ፣ እና አልመለስም እስካሁን።
ምንድን ነው deposit ነው?
አ-
ከቴሌግራም ከቴሌብር የተላከሎትን text screenshot አድርገው በቴሌግራም ላኩልን።
እሺ እልክልሻለሁ።
እሺ እሺ